ይደብቃል ያላየው መች ያውቃል ያልነካው ምን ያውቃል
እኔማ እኔማ አይዞህ አይዞህ ከኔ አንባል ብልህ እኔማ እኔማ አይዞህ አይዞህ ከኔ አንባል ብልህ ይገባል ብልህ አልመዝልህ አለህ ይገባል ብልህ አልመዝልህ አለህ
ልቤ ቻልና ሆዴን ቻልና ታምርሬ ባስም ይመጣል ማዘን ምን ያዋጣል ማዘን ምን ያዋጣል
ጊዜማ ጊዜማ አቤት አቤት ሲያትኩር ሲያቃጥል ጊዜማ ጊዜማ አቤት አቤት ሲያትኩር ሲያቃጥል የሚያልፍ ማይመስል የሚያልፍን አይመስል የሚያልፍ ማይመስል የሚያልፍን ማይመስል
ከማምሸት የበቀር ስስቅ ስቦርቅ ልማዴም አልነበር በጊዜስ መውደቅ ቤቱ ሲቀዘቅዝ አጫዋይ ሲጠፋ እኛና በሌ ቆሜ ሳንቀላፋ እኛና በሌ ቆሜ ሳንቀላፋ እኛና በሌ ቆሜ ሳንቀላፋ እኛና በሌ ቆሜ ሳንቀላፋ
ገላህን ከኳታ መቼም አታድነው። ይህ ቀን እስከሚያልፍ ልብህን ተማርከው። ይህ ቀን እስከሚያልፍ ልብህን ተማርከው። በልባ በልባ በልባ በልባ ይህ ቀን እስኪገባ በልባ በልባ በልባ በልባ ያልፋል አትከፋ።
ቀን ይገፋል መቼ ቀን ይገባል መቼም ቀን ይገፋል መቼ
ቀን ይገባል መቼም ቀን ይገባል መቼም
ቀን ይገፋል መቼ ቀን ይገባል መቼም ቀን ይገፋል መቼ
ቀን ይገባል መቼም አይ ቀን ይገፋል መቼ አይገድልና ወይ አይድልና የኔ በሚላላል ይጠብቃል ያላየው መች ያውቃል ያልነካው ምን ያውቃል
እኔማ እኔማ አይዞህ አይዞህ ቀኔ ያልፋል ብልህ እኔማ እኔማ አይዞህ አይዞህ ቀኔ ያልፋል ብልህ ይገባል ብልህ አልመዝልህ አለህ ይገባል ብልህ አልመዝልህ አለህ
ልቤ ቻልና ሆዴም ቻልና ታምሬ ባስም ይመጣል ማዘን ምን ያዋጣል ማዘን ምን ያዋጣል
ጊዜማ ጊዜማ አቤት አቤት ሲያጠቁር ሲያቃጥል ጊዜማ ጊዜማ አቤት አቤት ሲያጠቁር ሲያቃጥል የሚያልፍ ማይመስል የሚያልፍም አይመስል የሚያልፍም አይመስል የሚያልፍም አይመስል
ጤና ይሉት ህመም ፍሬ ያልሰጠ ተስፋ ምንድነው መጨነቅ መድረሻ እስኪጠፋ በሽታ የኮኑ የለው ማስታገሻ ከቷ የታወቅም የኔስ መጨረሻ ከቷ አይታወቅም የኔስ መጨረሻ ከቷ አይታወቅም የኔስ መጨረሻ ከቷ አይታወቅም የኔስ መጨረሻ እስኪ ሰውና ተለካ በሚዛኑ ደርሶት እንደ አሸንፋ ያልፋል አትከፋ ቀን ይገፋል መቼ ቀን ይገባል መቼም ቀን ይገፋል መቼ ቀን ይገባል መቼም አይ ቀን
ቀን ይገባል ይገፋል መቼም ቀን ይገፋል መቼ ቀን ይገባል መቼም ቀን ይገፋል መቼ ቀን ይገባል መቼም አዎ፣ ቀን ይገባል መቼም። አይገድልና ወይ አይድልና የኔ መሚላላል ይጠብቃል ያላየው መች ያውቃል ያልነካው ምን ያውቃል
እኔማ እኔማ አይዞህ አይዞህ ቀን ያልፋል ብልህ እኔማ እኔማ አይዞህ አይዞህ ቀን ያልፋል ብልህ ይገባል ብልህ አልመዝል አለህ ይገባል ብልህ አልመዝል አለህ
ልቤ ቻልና ሆዴም ቻልና ታምርር የባሰም ይመጣል ማዘን ምን ያዋጣል ማዘን ምን ያዋጣል
ጊዜማ ጊዜማ አቤት አቤት ዳተ ቁርዳ ጋተ ጊዜማ ጊዜማ አቤት አቤት ዳተ ቁርዳ ጋተ የሚያልፈው አይመስል የሚያድን አይመስል የሚያልፈው አይመስል የሚያድን አይመስል
እንደ ሰው በቀኔ የሚወስደኝ አንሶ ልሸኝህ ይለኛል በቀር ጎድጓድ ንሶ አብስሼው ልኖር ግን የልቤን ሞት መሆን አይደለም ወይ ሁለተኛ ሞት መሆን አይደለም ወይ ሁለተኛ ሞት መሆን አይደለም ወይ ሁለተኛ ሞት መሆን አይደለም ወይ ሁለተኛ ሞት ተቀምጠህ የዋልከን ሙሉ ከቤትህ መንሰርቶ ደከመ ዘንድሮስ ጉልበትህ በምን ደከመብህ ዘንድሮስ ጉልበትህ በልፋ በልፋ በልፋ በልፋ ይከን እስኪገባ በልፋ በልፋ በልፋ በልፋ ያልፋል አትከፋ ቀን ይገፋል መቼ ቀን ይገባል መቼም ቀን ይገፋል መቼ ቀን ይገባል መቼም
አዎ፣ ቀን ይገባል መቼም ቀን ይገፋል መቼ ቀን ይገባል መቼም ቀን ይገፋል መቼ